Buenas tardes, ራዲስ ኖቫ ኮሚኒቲ ነው።
ፔንዲንግ አድርጎብኝ ነበር ሁሉ ስፖርት ላይ ዲፖዚት አድርጌ በቴሌ
እሺ፣ አሁን የሞከሩት ደንበኛቸው።
አንድ አስራ አምስት ደቂቃ ሀያ ደቂቃ እሺ፣ ስሙትን ይቀሩ።
ታሪክ አለማየሁ
እሺ፣ ደንበኛችን ከቴሌ ብር ነው ውስጥ ነው ያስተላለፉት። እሺ፣ ቴሌ ብር በዚህ ቁጥር ነው የሚጠቀሙት። ቴሌ ብር በዚህ ቁጥር። እሺ፣ የገንዘቡን መጠን ይቀሩ።
አራት መቶ
እሺ፣ ደንበኛችን መረጃው መዝግብ ይሉታሉ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል።
okay normal button ስልክ ነው የምጠቀመው እኔ።
እሺ፣ ፎቶ ማንሳት ይችላሉ ከ
ፒ- መልዕክቱን?
ኮምፒውተር ቤት ነው ያለሁት pending የሚለው
እሺ እዚህ ላይ history ላይ ሳየው pending ነው button ስልክ ስለምጠቀም ኮምፒውተር ቤት ነው ያለሁት። ስልክ የተበላሽቷል
እሺ ደንበኛችን ምናልባት ከቻሉ ወይ በጓደኞች እ፣ በሚችሉት ወደ ቴሌግራም አካውንታችን screenshot ን ይላኩልን። ለጊዜው አሁን ከደንበኞቻችን screenshot እያስላክን ነው እየሰራን ያለ ነው።
pending ይላል ግን እዚህ ጋ አሁን ሳየው transaction history ላይ pending ነው የሚያች ነው የሚለቀው ሊለቀው ይችላል አይደለ
ምናልባት ካልተቆረጡቦት ከ betting ኡ site እ፣ ሁሉ ስፖርትን ያናግሯቸው።
አይ betting site ላይማ እኮ አልገባም።
እሺ።
bet bet ላረግ ነበረ እሺ አልገባም ይለኛል። insufficient እያለኝ ነው። እዛ ላይ ደግሞ አሪ- በአሪፍ ቤንስን ብለሃል pending ነው ይለኛል።
እሺ ደንበኛችን እሺ፣ በተቻሉት መጠን screenshot ይላኩልን፣ ቁጥር ላስይዞት።
እሺ በምንም ምልክበት አማራጭ የለኝም። ራሱ system የሚለቅበት አማራጭ የለም።
ምናልባት እ፣ ከኛ በኩል ሊሆን ይችላል ችግሩ የተፈጠረው በዚህ
ግዴታ screenshot መላክ አለብኝ። አሁን ኮምፒውተር ላይ ነው ያለሁት እኔ።
አዎ ደንበኛችን screenshot እያየ ነው አሁን እ፣ እየሰራን ያለ ነው ደንበኛችን። እዛ ነው normal system ኡ የሚመልስበት አግባብ የለም። pending ላይ
ስመ-
እ?
ስመል ያሉ ደንበኛችን
pending ሲል ግዴታ system ኡ ራሱ በራሱ reverse የሚያደርግበት አግባብ የለም።
ሊሰሩለት ሊስተካከልሎት ይችላል ደንበኛችን።
ከስንት ደቂቃ በኋላ ወይ ከስንት እንትን በኋላ ሰዓቱና ጊዜውን አናውቀውም። ለማፋጠን ግን አሁን እ፣ ከቻሉ ወይ በጓደኞት ወይ አይ አቅርቤ አጠገቤ ባልሱት ስለሌለ ምንም